ሄሎ hello ሰላም ነኝ።
ሄሎ ሰላም ለመሰረት ቅድም አሳውቄ ነበር ሀምሳ ሰባት እ
ሰባ ሀምሳ ሰባት ለመሰረት አሳውቄ ነበር ምን ብለህ ነበር ያሳወካት?
እ ምግብ ቤት መብራት የለም ምናምን ምናምን ነገር ማን ነው ስሙ?
cancel አልተደረገልኝም እስካሁን።
okay ምትተው ጣብላክ ነበረ
አዎ፣ ደውላ cancel ደውላለች ይሆናል ብለሃለች።
ደውላለች በቃ እንደዛ እ?
እንደዛ ከሆነ cancel ይሆንልሃል። እሺ ማነው ስም?
ኃይሉ ነኝ እ፣ እና deposit ስለያዘብኝ
እሺ እሺ cancel ይሆንልሃል።
እሺ እሺ አባ ኃይሉ